ሰላም ጤና ይስጥልን። ናሆም ህክምና
ጤና ይስጥልኝ።
አብሮ ይስጥልን። እንደምን አሉ?
እግዚአብሔር ይመስገን። ከ ArifPay ነበር የምደውለው።
እሺ ናታኦል dental ክሊኒክ ነው አይደል?
ናታኦል dental ክሊኒክ ነው የደወሉት? አዎ።
እሺ ደንበኛችን POS ማሽናችንን እየተጠቀሙ ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር።
እ፣ ምንም ያጋጠመን ችግር የለም። ባትሪው ብቻ አይቆይም።
እሺ ባትሪ አይቆይም?
አዎ ምን ያህል ነው የሚቆይሎት ደንበኛችን?
በቃ አይቆይም። ያን ያክል
ኤግዝ- አንድ ሰዓት ወይ እዚህ ሁለት በፊት ሰዓት ግን ነው?
ነግረናችሁ ነው። እዚህ በፊት ግን ነግረናችሁ ነበር።
እሺ ግን አልተስተካከለሎትም?
አዎ ያን ያክል ነው።
እሺ ባትሪ እንዲቀየርሎት ነው የሚፈልጉት?
አዎ
እሺ ደንበኛችን ስሞትን ሊያዝ ስሞትን ሊያዝ ደንበኛችን እሺ ሶሽና ሶስና አዎ እሺ ደንበኛችን ምናልባት ሌላ ያጋጠመ ችግር ካለ ዘጠና ሌላ ሶስት ዘጠና ያጋጠመን አምስት ላይ የለም። እሺ ምናልባት ያጋጠመ ካለ ዘጠና ሶስት ዘጠና አምስት ላይ ደውለን እሺ ያናግሩን።
እሺ።
እናመሰግናለን። መልካም ቀን።